የለም ሰላም ነኝ።
እሺ ሰላም ሲን ይደረጋል ተብሎ ከስተምሮ ጋር ቆሜ ሀው ኦፍ ታይም እየገባ ነው።
ንገረኝ ወርደር ነበር
ዜሮ አንድ ሰባ ዜሮ አንድ ዜሮ ሰባት ቆይቷል እኔ የተናገርኩኝ እሺ እሺ ጸደቅ። አሁን ቼክ አድርግልሃለሁ። እሺ ኦፍ ታይም ይቆርጠዋል። ምን ያደርጋል? አሁን ተስተካክሎት
ከወድ አልደወለም።
እናስተካክላለን።